ትንሽ ቤት ሄሎ ሄሎ
hello እንዴት ነሽ?
hello ሰላም ነው እግዚአብሔር ይመስገን።
አ- አለን እ፣ jackpot በልቼ ነበር። በእናትሽ ጠዋት ላይ ደግሞ screenshot አድርጌ ልኬልን ነበር። እስካሁን ምንም እ፣ መልስ የለም።
ቴሌግራም ልከህልናል?
አዎ ቆየ ሰላም በቃ።
ሶስት ሰዓት ጠዋት ላይ ይለቀቃል፣ ጠብቁን። እሺ አንዴ የሁሉንም እ፣ የእንትን እያልን ነው። ትንሽ እስከመቼ?
ጠብቁን።
ስንት ሰዓት እ፣ ቴሌግራም ላይ እናሳውቃቸዋለን።
ግን ዛሬ ያሸነፉትን አልኩማ።
ከዛሬ አያልፍም። አዎ
እሺ እሺ